ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
ሰላም ነው
እግዚአብሔር ይመስገን። እንዴት ነው?
አለን።
እም፣ የ current መረጃ ፈልጌ ነው። አሳዳጊ ጋቸው አሳዳጊ ነኝ እሺ፣
እና current መረጃውን ፈልጌ ነው። ኮንሶ አካባቢ ያለው ዶክተር ስራ ቁም ያለው ምናምን እያለኝ ነበረ እና ማንን ነው መገናኘት ያለብን?
እ፣ ኮንሶ ነው። እዚህ ዞኑ ዞኑ ምን ነበረ?
ኮንሶ ኮንሶ ራሱ ዞን ነው።
ኮንሶ ዞን ነው።
አዎ።
እሺ፣ እሺ፣ ቆይ ልንገርህ እና ዶክተር ማን ነበር እዛ አካባቢ የምታገኘው በፊት?
ጉባኤ
እም። ዶክተር ጉባኤ ነበረ።
አዎ ለቅቅ ያለው አለ እሱ።
አዎ፣ ተ- ተርሚኔት ታድርጊያለሁ አለ።
እህ፣ እህ። ስለዚህ የዶክተር ተከታል ስልክ ልስጣ።
ተከታይ የሚባል ሌላ ዶክተር መጥቷል እሱ ቦታ እም፣ ቆይ ልንገርህ ነው
እም።
ዜሮ ዘጠኝ
እ አስር
አስር ዜሮ ስምንት
ዜሮ ስምንት አርባ አራት
አርባ አራት ዘጠና ዘጠኝ
ዘጠና ዘጠኝ ዶክተር ተከተል ብለህ
እ ደውልለት። ከሱ እ፣ የእሱ ስልክ ካልሰራለ እሱ ምላሽ ካልሰጠህ መልሰህ ደውልልኝ። ሌላ ሰው ልስ- እ፣ ስልክ ልስጥህ። ስምህን ንገረኝ ግን ስምህን ንገረኝ።
ታም- ታምሩ ታምሩ
ታምሩማ
ታምሩ ቱና
ዜሮ ዘጠኝ ስልክህን
አስራ ስድስት እህ
ስልሳ ዘጠኝ እህ
ሰባ ስምንት ሀምሳ አራት
ኮንሶ ነው አይደለ?
አዎ እሺ እሺ፣ አመሰግናለሁ። መልካም ጊዜ።
እ። እሺ